Jamais, नहीं नहीं नहीं नहीं नहीं नहीं नहीं या तो दुरानू नहीं नहीं नहीं hello everybody one one two ኬክ ወይ እንዴት ነሽ? ደህና ነሽልኝ? ሁሉ ሰላም ሁሉ ሰላም እንዴት ነሽልኝ? ደህና ነሽ? ደህና አደርሽ? እ? አባትሽ ደህና ነው? እናትሽስ ደህና ነች? እ የት ሄደች እናትሽ? okay ደህና ነች ግን አባትሽ ደህና ነው ወይ? አንቺስ ደህና ነሽ ወይ? እሺ የኔ ፍቅር የኔ ወመኔ እ ምን ወመኔ ማነው ወመኔ?
ሄሎ ሄሎ ሄሎ ሄሎ አሎ እ ምን ነው ዝማሽ ከሰው ጋር እያወራሁኝ ነበር።
ነው እ እንዴት ናችሁ?
ሰላም ነው ደህና ነሽ ምግብ ዋነሳ ወጡ
እና ቢያንስስ መብት ያለሽ አሁን እዛ ነሽ የምታመጪው
እ
መብት ያለ ወይ ነግጆ አዎ መፍትሄ የሌለው ነገር ምን አለበት ነው ምድር ላይ? መፍትሄ የሌለው ነገር የለም ምድር ላይ።
ልጅና መብት ይሆን መፍትሄ ፍርፍር
እ ፈርፈር ፈርፈር
ምን አልሽኝ ፍርፍር እ
ለቁርሳችሁ ፍርፍር ዝም ብላችሁ ፈርፈር ፈርፈር ብታረጉ ለቁርሳችሁ በቂ ነው።
እሺ እናመሰግናለን ወደ መፍትሄው ሀሳቡ እሺ የኔ ጌታ ምንም አይደል።
እሺ እና
አለን ይመስገን ነገ በዚህ ሰዓት ተኝተናል። ቀኑ ቅዳሜ ነው።
እ ነገ በዚህ ሰዓት ተኝተናል። ቀኑ ቅዳሜ ነው። ወጡ በቂቤ ነው።
አዎ ዘመን አድርጊ እንጂ ካልሽ
እ
አዎ ልክ ነሽ
እሺ ጥሩ ነው እንጂ
ጾም ነው እ
ይሁና እ
በይ ደህና ዋይና ታዲያ እንዴ
በቃ ምን ላውራሽ? ደህና ዋሉ።
ቻው ቻው አንቺ ምን ሆነሽ ያለው ነው ካልሽ ማታረጊ ሲሆን እ በንግግር ካላረግሽ ማለት ነው። ጅብ ካልሽ ያልሽ
እናንተ
እንዴ አለሽ እንደ አንቺ
ምንድን ነው በጠዋት የምትጮህባት?
ኧረ ሂጂ ሂጂ ተመልሽ
ልትወጡ ነው እንዴ?
ኧረ ገና ነው ጫማ አድርጊ ምናምን በቃ ደህና ዋሉ። ም- ምኑ ምንድን ነው ምንድን ነው ልትጥዩ ልትጥዩ ነው ልትጥዩ ነው ወይ?
ትልቁ ነው አባዬ ነው የሚመታ።
ይሄ ወመኔ ይገበያል ዝጊ ቻው፣ በቃ እወድሻለሁ።
ዝጊ
ቻው፣ እወድሻለሁ።